hello order fail አድርጎ ገንዘብ ተመላሽ አልተደረገልኝም።
የመቼ ነበረ?
እም፣ አርብ ዕለት
እሺ፣ በዚህ ስልክ ቁጥር ነው?
በዚህ ሳይሆን እ፣ ስልክ ቁጥሩ 11 ቤት ነው እሺ ይንገሩኝ እስቲ።
0911
እሺ 25 68 ሀያ አምስት 68 99
እ፣ ድንች ነው fail ያደረገው።
አዎ
okay፣ እሺ አሁን እናደርግለታለን። ትንሽ ይታገሱን። እሺ እሺ።